hello ጤና ይስጥልኝ ቤስቲ ቤት
ጤና ይስጥልኝ።
አብሬስ ይመዳ withdraw አድርጌ አልገባልኝም።
እሺ አሁን ደውልክበት ቁጥር ነው ቤስቲ ቤት የምንጠቀምበት አ፣ አ፣ እንዳ
ሄሎ ሄሎ አስራ አራት ሺህ ብር ነው አ፣ እ፣ የንግድ ባንክ አካውንት
አዎ ንግድ account ኡን አልተሳሳትኩማ። ክብሮም የሚለው ላይ ክብሮ ማለት ነህ።
ክብሮም ዘራይ ደስታ ነው የሚለው።
እሺ አዎ። በቻፓ ወደ ንግድ ባንክ ወደ እ፣ ባንክ account ኦች የሚደረጉ transaction ኦች ላይ delay ይፈጠራል። እ፣ ሳንቲም ፔ እንትን ትጠቀማለህ ቴሌብር?
አዎ
እሺ ልመልሰውና ወደ አካውንት በሳንቲም ፔ አድርገህ ቴሌብር ትጠቀማለህ። ወደ ቴሌብር ታዘዋለህ። አሁን ላሳልፍልህ እችላለሁ፣ ግን ይቆይብሃል። ብሩን ቶሎ okay፣ ይቆያል። ወደ ሌላ ከዛ ሊቆይብህ ይችላል። ቴሌብር እሺ።
አካውንት ካለ
ወደ ሰው ማስገባት እችላለሁ። ወደ ሰው ልኬ ከዛ በኋላ ወደ አካውንቴ ማስገባት እችላለሁ። አ?
ወደ ቴሌብር አካውንት በሳንቲም እም።
ፔ አድርገህ ቴሌብር ስታዘው እኛ እኛ- እኛ ጋር ደውለህ confirm አድርጉልኝ ስትል ወዲያው ነው የምንገባልህ ወደ ቴሌብር አካውንት። ለዛ ነው እሺ መልሰው። እሺ እንደዛ ላርግ ላርግ ነው። ወደ ሌላም ማግ- ማ- ማ- ማዛወር እችላለሁ። ወደ ራሴ ብቻ አይደለም ትችላለህ። በሳንቲም ፔ ነው አይደለ?
በሳንቲም ፔ ወደ ሌላ ማስ- ማዛወር እችላለሁ። ወደ ሌላ ሰ- ቴሌ ሰው- ጓደኛዬ ቴሌብር ላይ ትችላለህ፣ ትችላለህ።
እሺ እንደዛ አድርግልኛ። በቃ አመሰግናለሁ።
ችግር የለውም።
እሺ